ቤት በምን እንርዳዎ
እንትን account ለመክፈት ነበር
አዲስ account አዎ ይቻላል የቤስት ቤት ድረ-ገጽ ላይ ትገባለህ ቤስት ቤት dot bet ብለህ እሺ ከዛ ስልክህን ታስገባለህ password create ስታደርግ አንድ ካፒታል አንድ small letter አንድ ከዛ ካፒታል አንድ አዎ አንድ ካፒታል አንድ small letter እሺ ከዛ የመሰላል ወይ የ at ምልክት symbol ትጠቀማለህ እሺ ከዛ ቁጥሮች ታረግና ስትቆጥረው ስምንት መሆን አለበት ከስምንት ካነሰ አያረግልህም እሺ ስምንት መብለጥ ይችላል እሺ ስለደወሉ እናመሰግናለን መልካም ቀን መልካም